ሄሎ ሄሎ፣ ጤና ይስጥልን። ሄሎ፣ ጤና ይስጥልን።
ሄሎ፣ አብሮ ይስጥልኝ።
ሰማንያ አንድ ሰማንያ ስምንት ፕሊስቶን አምስት እየደወሉ ነበረ።
እ እ እ ሰማንያ አንድ ሰማንያ ስምንት ፕሊስቶን አምስት ላይ እየደወሉ ነበረ።
ኧረ አልደወልኩም። ደውለሻል?
አዎ፣ ልጆች ስልኮት ነው።
አዎ፣ ስልኮት እዚህ ሲስተም ላይ አይተን ነው የደወልነው።
እ እ እ የእርሶን ስልክ ከሲስተም አይተን ነው የደወልንልዎት።
አይደለም ልጆች ከደወሉ ነው እንጂ አልደወልኩም።
እሺ፣ እሺ።
እሺ ይቅርታ።